ሄሎ ሄሎ ጤና ይስጥልኝ ቤተሰብ እስራኤል ነኝ። በኮምን ልርዳው?
ትናንትና ዊዝድሮ አድርግቼ ወደ ቴ- ቴሌብር እሺ ብሩ አልገባኝም።
አልገባልኝም። ሶስት መቶ ብር እሺ አንዴ ቆይ። እሺ ከብስ ቤት ምን ልርዳው?
እ?
ካልኪዳን ከብስ ቤት ምን ልርዳው?
withdraw አድርግቼ ትናንትና ሶስት መቶ ብር ቴሌብር ላይ አልገባልኝም።
በዚህ በዚህ ስልካ
ስልኩ ቁጥሩን ንገሩኝ። ይቅርታ።
ዜሮ ዘጠኝ ሀያ አራት እሺ ዜሮ ዘጠኝ እሺ ሰባ ስምንት ስልሳ አራት
እሺ አንዴ መስመር ይጠብቁኝ።
ይገባል እያላችሁ ምንም እንትን አይለን ከትናንት ጀምሮ
እሺ በቻፓ ነው አይደል ያደረጉት?
እ?
በቻፓ
አረ ወደ ቴሌብር ነበር። አዎ እንትን እኮ ያልኩት በቻፓ አሁን ለቻፓ አሳውቀናቸዋል። ትንሽ ሲስተማቸው busy ሆኖባቸው ነው እናስገባለን ብለውኛል። ስለዚህ ይገባሉታል። ትንሽ ይጠብቁ።
እሺ ከትናንት ጀምሮ እንደዚህ ነው። ግን እንትን ሲስተም ነው ሳይሆን አሳውቀናቸዋል። ለቻፓው እነሱ ጋር ትንሽ የሲስተም መጨናነቅ አገጥሟቸው ነው። ያው ብዙ ሰው ነው እንደዚህ የሆነውና
ትናንት ይገባሉታል። አዎ ትንሽ ይጠብቁ።
እሺ።
እሺ መልካም ቀን።